ፍናዌ መልእክት አሰርቱ ወአሃዱ ትትሃ ዛቲ እማዕርገ ፍጻሜ ፍንው መልእክት ሲል ነው። ወደ ዮሐንስ የተላከ አስራ አንደኛው መልእክት ይህ ነው። ከዚህም ጸሎተ ልቡናን ንጽሐ ልቡናን እያመሰገነ ሲናገር ሰምቶ ጸሎተ አፋ ንጽሐ ሥጋ አይጠቅምም ማለትህ ነውን ብሎታል። ስለዚህ ይጽፍለታል። ንጽሐ ሥጋ ጸሎተ አፋ ከንጽሐ ልብ ከጸሎተ ልብ ታንሳለች። ቅውም ውእቱ አዲሁ ባሕታዊ ዘይጼሊ ዘልፈ ቅድመ እግዚአብሔር በተሐውኮ በአንስሐ ስሆ በአንስሐ ስሆ ከናፍር ሁል ጊዜ ወደ እግዚአብሔር የሚጸልይ ባሕታዊ ገና ከጸጋ በአፋ ያለ ነው። ወባሕቱ እመሰ ትብለኒ አንተ ኢትጽርፍ ኦ እሁየ አንተ ግን ይህማ ስድብ እንጂ ነው አትንቀፍ ብትለኝ እስመ አበዊነ አክበርዋ ፈድፋደ ለዛቲ ማዕርግ እንኩሎን ምግባራት ከማዕርጋት ሁሉ ይልቅ ንጻሕ ሥጋን ጸሎተ አፋን አባቶቻችን አክብረዋታልና። ወአነሂ ካይበ አሃዱ አነ እምለዩ የድስዋ እንዘ አስተበቁ ወእስል ሀበ አምላኪየ ከመ ያፈጽመኒ በውስቴታ ኩሎ መዋዕለ ሕይወትየ። እኔም ዘመኔን ሁሉ በንጻ ሥጋ በጸሎተ አፋ ያስፈጽመኝ ዘንድ ወደ ፈጣሪዬ እየለመንሁ እየማለድሁ ከሚያመሰግኗት አንዱ እኔ ነኝና አትንቀፍ ብትለኝ አምነከ አነሂ ከመአባ ይእቲ ወልዕልት እኔም ደግ እንደሆነች እውነት ነው ብዬ እመልስልሃለሁ። አንድም አባቶቻችን አክብረዋታልና አትንቀፍ ብትለኝ እንቅፋትን እነቅፋትን መስሎህ እነቅፋትን መስሎህ ከሚያመሰግኗት አንዱ እንጂ እኔ ነኝ። አአምነከ ደግ እንደሆነችም በእውነት እነግርሃለሁ። እምኩሉ ምግባር ወጻማ ይእቲ ተአርፎሙ ለድኩማን በትሩፋት የደከሙትን ከነጽሮ አድርሳ ከድካም ታሳርፋቸዋለች። ወእምድኅረ አዕረፉ ኢይጻምዉ ዳግመ ከነጽሮ ከደረሱ በኋላ የጻር የጋር ጸሎት አይጸልዩም። ወባሕቱ ለቡ ኦ እሁየ ዘይቤሎ ለስምዖን ርእሰ ሐዋርያት ለከ እሁበከ መራሁተ ዘመንግሥተ ሰማያት ከመ ትእጹ ወታርሁ ለዘፈቀድከ አንተ ነገር ግን ወንድሜ የሐዋርያት አለቃ ለሚሆን ለጴጥሮስ ያለውን አስተውል። ለወደድኸው ትከፍትለት ዘንድ ባልወደድኸው ትዘጋበት ዘንድ መንግሥተ ሰማያት የምታገባበት የምታወጣበት ሥልጣን እሰጥሃለሁ ያለውን እወቅ፣ አስተውል። ዋኮ ለባሕቲቱ ዘተውህበ ዝንቱ ሥልጣን ይህ ስልጣን የተሰጠ ለእሱ ብቻ አይደለም። አላ ለኩሎሙ መፍቀረ ያነ ጽድቅ ክርስቶስን ለሚወዱ ሁሉ ነው እንጂ። ጸሎትሰ ጎድጉድ ወዲየድየ ይእቲ በሃበ አንቀጹ ለዘይሁብ ጸሎተ አፍአስ ሀብታትን በሚሰጥ በጌታ በር እጅ እንደ መጽፋት እንደ መጽፋት ያለ ነው። ወዘሰ ቦአ ውስተ መንግሥት ወቦ ስልጣን ላይ ለመዛግብቲሃ በእፎ ይጎደጉድ ወህተ ወደ መንግሥተ ሰማያት የገባ በሀብታት በምስጢራት የሰለጠነ ጸሎተ አፋ እንደምን ይጸልያል? አላ ያስተሄውዝ እንዘ ያስተበጽእ ስኖ ለሄር የጌታን መልክ እያየ ያነክራል እንጂ። ወለዘ ከመዝሰ ሐሳር ውእቱ ወስላቅ ለእመንብየ ይጼሊ ጸሎተ እንዲህ ያለውን ሰው የጻር የጋር ጸሎት ይጸልያል ብንል ኃጢአት ነው፣ ዘበት ነው። እስመ ኩለንታሁ ሰክረ በርእየ ስሙ ለመርአዊ ዘይትፈቶ በሀበ ኩሉ በመላእክት በጻድቃን ዘንድ የሚወደድ የጌታን መልክ በማየት መላ ሰውነቱ ሰክሯልና ጸሎትሰ ንጽሐ ልብ ይእቲ ጸሎትስ በለኝ ልብን የምታነጻ ናት። ወይጸራ ሁከታቲሃ ስራዋ አያቆምም። ዘእንበለ ሶበ ይሰርቅ ብርሃነ ስሉስ ቅዱስ በውስተ ልብ በእንተ ተደሞ እምኃይለ ብርሃን የሦስቱ ብርሃን በልብ በተገለጸ ጊዜ ብርሃነ እግዚአብሔርን ከማየት የተነሳ ተደሞን ስለያዘ ይቆማል እንጂ። ጸልዮሰ ይትረከ ወትረ ጸሎት አፋ ሁልጊዜ ይደረጋል። ወፍጻሜሰ ተደሞ ውእቱ በርእየ ስብሐቲሁ ለእግዚአብሔር ጸሎተ ልቡና ግን የእግዚአብሔር ጌትነቱን አይቶ ተደሞ ነው። በከመ ንብየ ቀዳሚ ጸሎትሰ ንጽሐ ልብ ይእቲ ብለን እንደተናገርን ወአኮ ዘያዘልህ ወትረ ሁከታተ ጸሎት ዋኮ ዘያዘልህ ወትረ ሁከታተ ጸሎት ብእሲ ዘዋ ሀገረ ህወአት ወምስጢራት በተደሞ ዘውስቴታ ምስጢራትን አይቶ በማንከር ወደ ንጽሐ ልቡና ወደ መንግሥተ ሰማያት የገባ ሰው ጸሎተ የገባ የገባ ሰው ጸሎተ ሁከት ሲል ነው። የጻር የጋዝ ጸሎት የሚጸልይ አይደለም። ወዛቲ ይእቲ ጸሎት ዘበአማን እንተታርሁ መዛግብተ እግዚአብሔር ለውሂበ መፍቅዶሙ ለእለይ ስዕሉ ለሚለምኑ ሰዎች የሚሹትን ለመስጠት ሀብታት ምስጢራትን የምትገልጽ እውነተኛ ጸሎት ይህች ናት። ይቤሎሙ በከመ አንትሙ ነሳይክሙ ሀቡ ለዘትፈቅዱ እናንተ እንደተቀበላችሁ ለምትወዱት ስጡ አላቸው። በእፎኬ ይታበል ሰብ ይበሎሙ ለእልክቱ ለስሉጣን ላዕለ ንዋይ ከመ የሀቡ ለዘፈቀዱ ወበእፎ ይሰምዮሙ ሰአልያነ ወበእፎ ይሰምዮሙ ሰአልያነ ምጽዋት በሀበ ዴዴ እንዘይጎደጉዱ ለነሲያ መፍቅዶሙ በእፎኬ ይታበልና በእፎ ይሰምዮሙ አንድ ወገን ለወደዱት ይሰጡ ዘንድ በሀብታት በምስጢራት የሰለጠኑ እሊህ ፍጹማንን የሚሹትን ለማግኘት ደጅ እየጸፉ ይለምናሉ ማለት የጻር የጋር ጸሎት ይጸልያሉ። እንደምን ይላቸዋል? አኮ ከማሁ የጻር የጋር ጸሎት የሚጸልዩ አይደለም። አላይ ከፍሉ ሕይወተ ወይሁቡ ሕይወትን ያድላሉ ይሰጣሉ እንጂ። ወያነስኡ ሙታነ ሙታንን ያስነሳሉ እንጂ። ወያጸውሩ ተስፋ ተስፋ ያሰጣሉ እንጂ። ወይጼግኡ ብርሃነ ለዕውራን ዕውራንን ያበራሉ እንጂ። አንተሰ ብርሃኑ ለዓለም አንተ አንተስ የዓለሙ አብነት ነህ። ወለከ ተውህበ መራሁተ መንግሥት የመንግሥት ስልጣን ላንተ ተሰጥቷል። ወይኮንከ ይዜ ሰዓሌ ምጽዋት ሀበ ዴዴ ከደጅ ቁመህ ምጽዋት የምትለምን አይደለህም። ማለት እንዳልበቃ ሰው ጻፍልኝ ተርጉምልኝ የምትል አይደለም። አንተ ከመመላኪ ብከ ስልጣን ትእስር ወትፍታህ በዝ ዓለም ወበዘይመጽእኒ አንተስ በዚህ ዓለም በሚመጣውም ዓለም ትፈታ ታስር ዘንድ እንደ እግዚአብሔር አንድም መላኪ እንደመሆንህ ስልጣን አለህ። እፎ እንከ ታንገረግር ሀበ ዴዴ ወትስዕል ምጽዋተ ከመ ኃላፌ ፍኖት ከደጅ ሁነህ እየወደቅህ እየተነሳህ እንደ መንገደኛ ምጽዋት ለምን ትለምናለህ? ማለት ከምስጢር በአፋ ሁነህ እንዳልበቃ ሰው ጻፍልኝ ተርጉምልኝ ለምን ትላለህ? እስመ መራወተ መዛግብት እሁዝ ውስተ እዴከ ከመ ትንሣእ ወትሃብ ለካልአን ለሌሎቹ ትነሳ ትሰጥ ዘንድ የመንግሥተ ሰማያት መክፈቻ በእጅህ ተይዞ ሳለ ለምን ትለምናለህ? ሕያው አንተ ወታየወሙ ለባዕዳን አንተ ሕያው ነህ፣ ሌሎቹንም በሕይወት ታኖራቸዋለህ። ወባዕቱ ትብለኒ ለምንት አርገ ስሞን ሀበ ናሂስ ከመ ይጸሊ አንተም ጴጥሮስ ሊጸልይ ወደ ሰገነት ለምን ወጣ ትለኛለህ? ወከማሁ ጳውሎስኒ አብይ ሐዋርያ ይቤ ጸልዩ ወሰአሉ ወትረ ደገኛ ሐዋርያ ጳውሎስም ጸልዩ ወሰአሉ አለ ትለኛለህ። ጸልዩ አለ እንጂ ጸለየ አለን ቢሉ ሐዋርያት ሳይሰሩ ስሩ አይሉምና እሉሰ ሆየ በአምጣነ አእምሮትነ ገብሩ ምስሌነ ምሳሌ ለእንተ ሰማያት ይሃቡነ። ወንድሜ እሊህስ እንደ አእምሯችን መጠን በሰማይ ክብር ለማግኘት አብነት ሆኑን። ወለሊሆሙሰ ይፈቅድዎ ለዝንቱ ግሙራ ለራሳቸውስ ይህን ጸሎተ አፋን ፈጽሞ አይሹትም። ይሰማይከኑ ከመሶበ አርገ ዲበናይስ ለጸልዮ መጻ ላዕሌሁ አንክሮ ወተደሞ ለጸሎት ወደ ሰገነት በወጣ ጊዜ አንክሮ ተደሞ እንደመጣበት የተናገረውን አልሰማህምን? ደፎቄ ይጼልይ ዘያነክ ወይዴመ ከአንክሮ ከተደሞ የደረሰ እንደምን ይጸልያል? መንፈስ ውእቱ ዘይጼልይ በእንቲአነ በተክዞ ወበገአድ ዘይትአመር በማይታወቅ ግብር ስለኛ የሚጸልይልን መንፈስ ቅዱስ ነው አለ። ያጸልያል ስለሆነ በከመይቤ ቅዱስ ጳውሎስ ለሊሁ መንፈስ ቅዱስ ይትዋቀሰ እንቲአነ ብሎ ጳውሎስ እንደተናገረ ዝውቱ ይዜ ግብረ መንፈስ የመንፈስ ቅዱስ ስራው ይህ ነው አለ። ማጸለይ ነው። ዋኮ ሁከተ ጸሎት ጸሎተ ሁከት ሲል ነው የጻር የጋር ጸሎት ያይደለ በከመይቤ እግዚአብሔርሰ አስረቀ ውስተ ልብነ ዘይሐስስ ማእምቅቲሁ ወከሰተ ለነ ምስጢራቲሁ እግዚአብሔር ባህሪውን መርምሮ የሚያውቅ መንፈስ ቅዱስን በልቡናችን አሳደረብን ምስጢሩን ገለጸልን ብሎ እንደተናገረ ወካይበ ይቤ ወይፈቅደነ ወፈቀርነ ንግበር ዘንተ ወእያብሃነ መንፈሱ ለኢየሱስ። ዳግመኛ ቢታንያ ሂደን ማስተማር ወደርን። የክርስቶስ ሕይወቱ መንፈስ ቅዱስ አላሰናበተንም አለ። ወአዲብየ ልቡ ለክርስቶስ ብነ ለርእየ ምስጢራት እንተ ሀበ አብ። ዳግመኛ ከአብ የሚሰጡ ምስጢራትን ለማወቅ የክርስቶስ እውቀት አድሮብናል አለ። ውእቶ ሙሰ ይዜ አለው በሀገረ ሉዓልየ ጻድቃን በንጻ ልቡና አሉ ወረከቡ ስልጣነ በዓለም መንፈሳዊ በመንግስተ ሰማይ ስልጣንን አገኙ። ወአስተዋሃዶሙ መንፈስ ምስሌሁ በስን ወበአንክሮ መንፈስ ቅዱስ በጽርየት በክብር ከእሱ ጋር አንድ አደረጋቸው። አኮ ዘይጻምው በጸልዮ በመጸለይ የሚደክሙ አይደለም። ዋኮ ዘይጎደጉዱ ወይበክዩ ሀበ አንቀጽ እያለቀሱ ደጅ የሚጸፉ አይደለም አለ። እያለቀሱ ምስጢር ግለጽልን የሚሉ አይደለም። ዋኮ ዘይጼልዩ ወይቄልሁ ወይብሉ አርየነ ላህየ ስንከ የተወደደ መልክህን አሳየን እያሉ የሚጸልዩ አይደለም። ዋኮ ዘይስእሉ ከመነዳያን እንዘይብሉ ክፍለነ እምንዋይከ እንዳልበቁ ሰዎች ጸጋ ስጠን እያሉ የሚለምኑ አይደለም። አላ ይሁቡ እስመ ለሊሆሙ ነሱ አግኝተዋልና ይሰጣሉ እንጂ ይከፍሉ እስመ ለሊሆሙ ብሉ ከብረዋልና ያድላሉ እንጂ የአረፉ እስመ ለሊሆሙ አዕረፉ ውስተ መርሶ ሕይወት ከነፃ ልቡና ማዕረግ ደርሰው ከመከራ አርፈዋልና ሌላውን ያሳርፋሉ እንጂ ይትፌስሁ ወያስተፌስሁ እስመ ስኩራን እሙንቱ በስነ ላህዩ ለፍትወስን መልኩ የተወደደ የጌታን መልክ በማየት ሰክረዋልና ደስ ይላቸዋል፣ ሌላውንም ደስ ያሰኛሉ። ዘይቤ አፍላገማየ ሕይወት ይውዝም ከርሱ ለዘይአምን ብየ በእኔ ከሚያምን ሰው ሀብታት ምስጢራት ይገኛሉ። ለመኑ እንከ ያውህዙ እሉ አምረኒ እግዚኦ እሊ ለማን ይሰጣሉ አቤቱ ንገረኝ ብለው ይቤ ከመያህይወሙ ለካልአን ወያርውይወሙ ለጽሙዓን ያከብሯቸው ዘንድ ለሌሎች ነው ደስ ያሰኟቸው ዘንድ ለሚሹ ሰዎች ይሰጣሉ አለኝ። በፎኬ ይጼልዩ ጸሎተ ከመዘያምርዎ ለእግዚአብሔር እለተዋሃዱ በእግዚአብሔር ምስለ ክርስቶስ በእግዚአብሔር አዋሃጅነት ከክርስቶስ የተዋሃዱ እሊህ ጌታን እንደማያውቁ ጸሎተ አፋን እንደምን ይጸልያሉ? ወለምንትኬ ይጼልዩ ጸሎተ እምድኅረ ኮኑ ውሉደ እግዚአብሔር የእግዚአብሔር ልጆች ከሆኑ በኋላ የጻር የጋር ጸሎት እንደምን ይጸልያሉ? ይቤ አቡነ ዘበሰማያት አቡነ ዘበሰማያት በሉ አለ። ወለክሙሰ የአምር አቡክሙ ሰማያዊ መፍቅረክሙ ዘእንበለ ትስአልዎ ለእናንተስ ሳትለምኑት የምትሹትን አውቆ ይሰጣችኋል አለ። አምጣነሰ ገብር ውእቱ ይጼሊ ጸሎተ ሳይወለድ ከጸጋ በአፋ ሳለ ጸሎተ አፋ ይጸልያልና አቡነ ዘበሰማያት ላለው። ወምከመሰ ተወልደ መንፈሱ ለማይምረ ጸሎታት ወልዱ ውእቱ ለእግዚአብሔር ተወካፌ ጸሎታት ሲል ነው። ጸሎትን ከሚቀበል ከመንፈስ ቅዱስ ከተወለደ በኋላ የእግዚአብሔር ልጁ ነውና ወለክሙሰ ላለው። አንድም ባለቤት አድርግ የሰማይ አባታችን ይቤ እንዲህ አለ፣ ለእናንተስ ሳትለምኑት የምትሹትን አውቆ ይሰጣችኋል። የቀረው አይለወጥም። ወስሉት ላዕለ ንዋዩ ከመወራሲ ወራሲ እንደመሆኑ በሀብታት በምስጢራት ስሉጥ ነውና ዋኮ ከመይስአል ምጽዋተ ዋኮ ከመዘይ ስዕል ምጽዋተ ምጽዋት እንደሚለምን አይደለም ማለት ጸጋ እንደሚለምን እንደ ወጣኒ አይደለም። ወይዜኒ አባይ ይእቲ ጸሎት ፈድፋደ እምኩሉ ምግባራት። አሁንም ይህች ጸሎት አፋ ከቱርፋት ሁሉ ትበልጣለች። ወታርሁ አንቀጸ እግዚአብሔር ዘንኩር ስና ብርሃኗ ልዩ ከሚሆን ከመንግሥተ ሰማይ ከንጻ ልቡና ታደርሳለች። ተአርፍ እምድካም ከመከራ ታሳርፋለች። ወታረምሞሙ ለሁከታት ላግኝ ልወቅ ማለትን ጸጥ ታደርጋቸዋለች። ወቦኑ ዘትብለኒ ቃልከሰ መንክር ውእቱ ወባሕቱ ይተአምር ፍካሬሁ ወኢ ኃይለ ቃሉ ነገርህስ ድንቅ ነው፣ ትርጓሜውን ምስጢሩን አታውቀውም እንጂ ብትለኝ አመፅ ለከ ስብአ እምቃለ አሐዱ እሁ ዘርቱ ይእመኑ ቃሎ ነገሩን ሊያምኑት የሚገባ አንድ ሰው ከተናገረው ነገር ምስክር አመጣለሁ። ይቤ እስመ አነ ሶበ ትየውፀኒ ጸጋ እግዚእየ ይመስጠኒ ልብየ ውስተ ተደሞ በርእየ ዚአሁ ጸጋ በጎበኘችኝ ጊዜ መልኩን አይቶ ወደ መደመም ልቡናዬን በተመስጦ ጠልፎ ይወስደዋል አለኝ። እነብር ኩሎ መዋዕለ ሕይወትየ ዘእንበለ ሁከታት ውስተ ሀገረ አንክሮ ባለ ዘመኔ ሁሉ ያለ ስጋዊ ሁከት በአንክሮ በተደሞ እኖራለሁ። ወሶበ እወፅእ እምህየ እጼሊ ወአስተበቁ ከመ ይስርቅ ላዕሌየ ብርሃን ህቡእ ዛሎ ይታባእ በውስተ ዓለም ከተመስጦ በተመለስኩ ጊዜ ሳይሰወር በመላእክት በጻድቃን ተሰውሮ ያለ ረቂቅ ብርሃን ይገለጽልኝ ዘንድ እለምናለሁ። ዘምሉ ተደሞ እምለፌ ወእምለፌ በወዲህም በወዲያውም ዓለም ተደሞን የተመላ ብሎ ብርሃን ላለው ቀጸለ። ኢኮነት ይእቲ ሀገረ ወኢ ረቀ ዘይክሉ ሀዊረ በውስቴታ ባይጋረ ብርዕ በጠብጥቦተ ቀለማት በእግር ሊሄዱባት የሚቻል አገር ቀለም ጠብ ጠብ አድርጎ በብር ሊጽፉባት የሚቻል ብራና አይደለችም። ናሁ ተሰርዓ በዝየ ውሳኔ ለዝንቱ የዚህ ወሰኑ ድንበሩ እነሆ ተነገረ። ዘውዕቱ አርምሞት ይኸውም አርምሞ ነው። በአርምሞ ተወሰነ። ወህሊና ባህቲቱ ዘይበው እንከ ወይንየፅር ውስተ እንትኩ መራህብት ወይሬይ ኩሎ ምስጢራተ ከጽማዌ እስከ ከዊነ እሳት ያለውን ምስጢር የሚያውቅ የበቃ ህሊና ብቻ ነው። ወልብኒ ይትበዋህ ለበዊ ልቡናን ከዚህ ማዕርግ ለመድረስ ይከብራል፣ ይሰለጥናል። ወይደመም እንስነ አንክሮ በህየ ወምኩሉ ህቡዕ ዘበውሳጤ ኩሉ ጌታን ከማየት የተነሳ በሁሉ አድሮ ያለ ረቂቁን ምስጢር ከማየት የተነሳ ያደንቃል። አንድም ስን ወህቡዕ ብለህ ግጠም። በሁሉ አድሮ ሳለ ከሁሉ የተሰወረ ጌታን ከማየት የተነሳ ያደንቃል። ናሁ እንከሰ ኩላ ጸሎት እንተ አልቦ ውስቴታ ተደሞ ተደሞ ምስጢራት ምስጢራትን አይቶ መደመም የሌለባት ጸሎት ወይትትዌለጥ በጊዜ እንድህረ ጊዜ ጊዜ በሚወልደው ጊዜ ከመከራ በኋላ በእረፍት ጊዜ የማትለወጥ ጸሎት ይበጽሐት አሊሃ ሀበ ፍጻሜ ጸሎት አፋ ከነጽሮ ገና አልደረሰችም። በከመንቤ ቀዳሚ ቅውም ውእቱ ብለን እንደተናገርን ዋዲ ኢትጸን ግሙራ ጸሎተ ሁከት ዳግመኛ የጻር የጋር ጸሎት በአንክሮ በተደሞ አትጸናም። እስመ አዲሃ ይጥመ ጣዕመ ተደሞ በነጽሮተ ስኑ ለእግዚአብሔር መልካ እግዚአብሔርን በማየት የሚገኝ የተደሞን ጣዕም አልቀም አልቀመሰችምና ማለት ከጣዕም አልደረሰችምና። ለጸሎትሰ እንተ ኢትጸራ ይከውን ወሰና ተደሞ በርእየ እግዚአብሔር የማታቋርጥ የጸሎተ ልብ ወሰኗ መልካ እግዚአብሔርን አይቶ መደመም ነው። ወዝ ውእቱ ተሰሚው ጸሎት እንተ በአማን እውነተኛ ጸሎት የሚባል ይህ ነው። እመቦ ከመታውሳአኒ ከመታወሳአኒ ከመታወሳአኒ በእንተ ዝንቱ ወትብለኒ ኢትንብ ዘንተ ዘይተአዘዘ ወይትናገር በሉ ዘአልቦ ዘፈተኖሙ። ሰው ያልተናገረውን ያላወቀውን ያወቃቸው የሌለ እሊህን አትናገር ብለህ የምትመልስልኝ ምላሽ ቢኖር ወአነሂ ካይበ አደንን ርእስየ በተክዝቦ እኔም ባይበቃ እንጂ ነው ፍርዱ እንጂ ነው ብዬ በማዘን አንገቴን ደፍቼ ዝም እላለሁ። ወአረምም እንዘ እፄወን ሀበ ምህረቱ ለዘያድህነኒ በጸሎት ወበስኢል በጸሎት በስኢል የሚያድነኝ ቸርነቱን አምኜ አረምም ዝም እላለሁ።